hello hello አለም እንዴት ነሽ?
አለው እሺ ስድስት ሳይሆን አራት ነው። እሺ ያለው በቃ አራት አድርገሽ ሞክሪ።
አራት ነው።
አዎ በቃ እሺ።
አታስተሽም አንቺ
እ አታስተሽም አትሩ
አ በቃ አራት
በቃ ሌላ- እሺ። የዛን ሌላ- ቀን በጣም ወረፋ ነበረብኝና ችኮላ ነው የጻፍኩት። ለዛ ነው አይ ችግር የለውም። ሌላ ያልተከፈለ የለም አይደለ? maybe ሌላ የለም።
ያልተከፈለ በቃ እሺ፣ አራት ይሄ አድርገሽ ውስጥ ሞክሪ። እሺ፣ እሺ። በቃ በጣም ነው የማመሰግነው።
እሺ፣ ችግር የለውም። መልካም ቀን።
እሺ፣ አስቸገርኩሽ። አመሰግናለሁ።
ችግር የለውም።
እሺ፣ ቻው።